ጃፈር ነው እያስተካከለ ነው face ኡ።
ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምንደውለው ሳዳ።
ምን አልሽ?
okay ቺፕቺፕን ይጠቀማሉ አይደለ?
አዎ አዎ።
okay እ ቺፕቺፕ እንዴት አገኙት? ስለ service ኡ አንዳንድ ነገር ጠይቀውት ነበረ። ምን ምን መስተካከል አለበት የሚለውን እንድናወራበት።
እስካሁን ምንም እቃ እኔ አላዘዝኩም። ጓደኞቼ ግን አዘዋል ኦኬ እ እንጂ በእኔ አልተ እንትን አላልኩም።
okay order ያድርጉ። እሺ እሺ እና አመሰግናለሁ።
መልካም ቀን።
እሺ እናቴ አመሰግናለሁ።